ጤና ይስጥልኝ አሪፍ ሰላም ነኝ እባክዎ ምን ልርዳዎ
ያው ጤና ይስጥልኝ ጤና
ጤና ይስጥልኝ
አዎ
ምን ልርዳዎ
ስለ withdraw ው ችግር አለ
እሺ ደንበኛችን ምን ነበር
እ ማታ ትላንትና ማታ እህ
አንድ ቦታ ሰላሳ አንድ ቦታ ሀያ አምስት withdraw አድርገው process ላይ ነው በቃ
ተቆርጦቦታል ከ betting house ኡ
አ ከ betting site ኡ ተቆርጧል
አዎ ተቆርጦ ወደ ቴሌብሮት አልገባለሁትም አዎ አልገባም ግን process ላይ ነው ያለው message ኡ
pending ነው የሚለው
አዎ እ process ላይ ደንበኛችን ደውላ አሳውቀው ነበር እኛ ጋር
እ
ምን አሉኝ
አ
መስመሩት ይቆራረጣል ደንበኛችን እኔ የምለው ይሰማዎታል አሁንስ
መስመር ላይ ያሉ ደንበኛችን አዎ መስመር ላይ ነው አሁን እሺ አልሰማም አሁን ድምጾት እኛ ጋር ደውሎ የሰማህ?
አሳውቀው ነበር ስለዚህ
አይ አ- አላሳውቅም እሺ ስሞትም አልበል
ጫልቱ ቶፊቅ
መስመር ላይ
አ
ስሞትም አልበል ስሙ ጫልቱ ቶፊቅ ማን አሉኝ
ጫልቱ ቶፊቅ
ጫልቱ ቶፊቅ
ያስተላለፉት ከየት ቤት ነው
አ ከየት ወዴት ነው ያስተላለፉት
እ ቴሌብር ወደ ጃምቦ ቤት
ከምን ስፖርት
ከጃምቦ ቤት
ደንበኛችን ድምጾት ይቆራረጣል ከየት አሉኝ ከሁ- ከጃምቦ ቤት ነው ከጃምቦ ቤት ከጃምቦ አዎ።
ቤት ወደ ቴሌብር
አ ወደ ቴሌብር withdraw ው ማለት ነው
ትናንትና ነው አይደል ያሉኝ አዎ ማታ
ደንበኛችን pending የሚለውን screenshot አድርገው በምነግሮት ስልክ ቁጥር እ, ይላኩልኝ ይሄኛው ስልክ ለቴሌብር?
ቁጥር ነው አይደለ ለቴሌብር የሚጠቀሙት አሁን የደወሉበትን
አዎ
አዎ በቴሌግራም ይልክ ሊላኩልን ቁጥሩን ልንገሮት
እሺ ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አ ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አንድ
ምን አሉኝ
እሺ እንደገና ዜሮ ዘጠኝ
መስመሮች ይቆራረጣል ለመያችን ስልክ ቁጥሩ እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት
በዚህ ስልክ ቁጥር ስሞትንና ስልክ ቁጥሮትን አድርገው screenshot ኡን ይላኩልን በእኛ በኩል አይተን ስንጨርስ ደውለን እናሳውቆታለን እሺ እሺ
ሌላ ምረዳውት ነገር አለ ሌላ ነገር የለም ስለደወሉ እናመሰግናለን አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡልኝ መልካም ቀን